አሎ ጤና ይስጥልን ቤት ቤት አሎ
ይሰማል። ጤና ይስጥልን ቤት ቤት ምን ነበር?
አብሮ ይስጥልን ከሰርኮር ልንገርሽ ናት እሺ፣ እሺ ንገረኝ። እሺ አስር ስልሳ አምስት
አስር ስልሳ አምስት
ስልሳ ስምንት ስልሳ ስምንት
ዘጠና ሰባት
lost ነው። እሺ አንድ win ነው ያለው። አምስቱም ሶስት lost ነቃ ነው።
ነው?
አ
አንድ አምስት- ቁጥር አንድ ቁጥር አምስት game ነው የወደቀብህ።
እሺ አንድ ንገረኝ።
ልንገርሽ እሺ
አስር ስልሳ አምስት ስልሳ አምስት
ስልሳ ሰባት ስልሳ ሰባት
ዘጠና ሶስት
ይሄ ደግሞ ሶስት ጌም ወርቆብሃል።
ሶስት ጌም አ ሎስት ነው። እሺ እሺ